ሄሎ ሄሎ ሄሎ፣ አቤት።
አገኘሁትና ሞላሁት።
እሺ፣ ምን አለ?
ያን ያልሽው capital letter ም ቅልቅል ያለው አዎ፣ ቁጥር ከዛ ገብ- ገባሁበት። አሁን email recovery complete ብሎ መጥቷል።
አን አይደለ አ ከዛ እሺ።
ከስር con- continue አለ።
continue የምትላለች።
አ አዎ፣ እሷን
እህ ሄሎ ሄሎ ሄሎ ሄሎ፣ እሺ፣ ኮ- አሁን ይሰማል።
አዎ፣ እሷን continue ይበሏል።
እሺ፣ con- continue አልኩት።
አሁን continue ሲሉት welcome ብሎ ስሞትን ጽፎ አመጣ አይደለ?
ቆ- welcome አዎ፣ ስሙን ስሙን ጽፎ አመጣ። አ አዎ፣ ከዛ continue የሚል አለ ከታች።
አ አሁን አ አሁን continue ይበሏል።
እሺ አ፣ okay። ምን የሆነ ነገር አለ?
አዎ፣ terms and conditions ምናምን የሚል አይደል?
አይ invalid ሲስ ምናምን የሚል invalid invalid ሲስ የሚል invalid ምን ማለት ነው?
invalid session አሉት።
አ okay continue ብለውት welcome ምናምን አዎ።
የሚለውን አይተው ከታች ከ-
welcome ነገር ያለችው?
back ልበለው back አይ ልበለው ለ- እ?
back ካሉት ወደ ኋላ ይመልሶታል።
back- ታዲያ
እስቲ እሺ back invalid በል።
እ- እ- back ልበለው እንግዲህ ይኸው
ምን አመጣ back ሲሉት
እስኪ መልሶ ሊመጣ ይችላል። ቆይ እስኪ ቆይ እስኪ ምን ጻ- ቆይ ዝም አለኝ።
ሰርች እያደረገ ነው።
አ፣ ድጋሚ ልበለው እባክህ። እዛው ላይ ነው ያለው እዛው ላይ ነው ያለው ኢንቫይልድ- አ፣ ኢንቫይልድ ሲ- ሲ- ሳይንስ እንትን ላይ ነው ያለው።
ኢንቫሊዴሽን ነው የሚለው።
አ፣ አ፣ አታ ምንድን ነው የሆነ አተ- ዩሳይን ምናምን አልተመረክም አይነት ነገር ነው።
አይ አይደለም መመረጥ የለውም። አሁን ይሄ አካውንት ያ እኮ ክሬት አክ- ነው። ሶ በቪዚተር ነዋ በቱሪስት አ፣ ቪዛ ነው ሜድ አ፣ አ፣ ታዲያስ አዎ ለዛ ባክ ልበለው መመረጥ መልሼ ነው። እሺ
እሺ፣ መልሶ እዛው መልሶ አ- አልወጣም አለ።
አይወጣም። invalid session ነው የሚሉት።
አዎ, invalid session invalid- ብቻ ነው ሌላ አዎ።
የሚለው ነገር የለም።
ምንም ነገር your sign in the session has timed out or in okay email ኦትን አሁን እርስዎ ቆዩበት ትንሽ check እስኪያደርጉ ድረስ ቆዩና okay yeah expired አደረገ page ኡ back ሲሉት አይመጣም።
መልሶ እዛው ንጥር እያለ ይመልሳል።
እሺ አንዴ መስመር ላይ ጠብቁኝ እስኪ።
እሺ እናቴ
መስመር ላይ ናት።
አ መስመር ላይ ነው።
resend የምትላለች ከታች እስቲ እሱ ጋር back ከሚለው ጎን
resend resend resend resend the help protect your information please close browser before the leaving this computer ምናምን ነው የሚለው unattended አሀ ከዛ ምን ምንድን ነው ያለው በቃ ምንም back ባዶ ነጭ ነው ነጭ back ባዶ የሚል- back የሚለውንም ሲነኩ ምንም አያመጣም።
ምንም ከዛ እዛ ላይ የሚመልሰኝ ወይዚህ ከልሽ ከላይ ካናዳ የሚላል አይደለ አዎ።
ካና government Canada gouvernement du Canada የሚላለ አ government of Canada የሚል አለ። አዎ።
ሁለቱን ሁለት አለ አዎ እሱ ያኛው በፖርቹጋል ስለሆነ ነው። እሱን ከነኩ ያው ይወጣሉ ወደ ዋና ይወጣል። አዎ።
አዎ አንዴ ስለዚህ መስመር ላይ ጠብቁኝ፣ እንዴት እንደሚያደርጉ ላጣራሉ።
እሺ
እ፣ መስመር ላይ ናት።
አ- አለዋ እሺ አሁን የእርስዎ page ኡ expired ስላደረገ እሺ ይሄንን መረጃውን አያጠፋቦትም፣ ግን user name ኦትና password ቅድም የሞላ ነውን ያስታውሱታል አይደለ?
ቅድም ሙላ ናቸውን ማም አይ user name ምናምን user name ብለን ስሞትን አስገባን፣ ከዛ password አዎ።
አስገባን አይደል?
አ እሷን ደግመን ማስገባት ስለሚኖርብን አንዴ ከዚህኛው page ይውጡና እንደ አዲስ አዎ።
ይግቡ።
እንደ አዲስ ልግባ አዎ እና ጄሲሲ ብለው እችን ብቻ ነው username እና password ኦትን ብቻ ነው የሚያጠፉት። መረጃዎትን አያጠፋቦትም።
በቃ ስለዚህ እዛ ለው ቀጥታ ምንገባው እሺ አዎ ስለዚህ ከእንደገና ልግባ አዎ GC search ልበሉ አዎ search ይበሉትና GCKey ብለው search ያርጉ።
ውጣ አንተ አልወጣም ደግሞ አላም ወጣልኝ እሺ GCKey ወይ ብለው ኧረ search ውጣ እባክህ ያርጉ።
ቆልፎልሻል ሌላ ሌላ ከ- tab ይክፈቱና ሌላ ይሄን ከጎንት ያጥፉትና ይሄን አጥፍተው እንደ አዲስ GCKey ብላ search ያደርጉ። አዎ
Gmail ላይ ልግባ ይሄ ቅድም እንታ አይ በእንትን ኢሜሎች ላይ ሳይሆን በ- በጉግል ነው በ Chrome ነው የሚጠቀሙት።
በ Chrome ነበር አውስኮ ጥቅም አዎ፣ Chrome በ Gmail ልጠቀም አይ አይደለም በ Chrome ኦት ራሱ ይሄን በ Chrome።
ይውጡና በቃ እንደ አዲስ GCKey እሺ፣ ብላ እንዲህ search አለ።
ያደርጉ።
ይሄ እምቢ አለ እኮ እናቱ አዎ ያጥፉትና ወጣ ሊባ አዎ GCKey ብላ search ያደርጉ።
በቃ ይኸው መጥቷል እሺ መጀመሪያ sign in የምትል አለች አዎ፣ አይደል?
አዎ፣ አዎ።
የተዘጋባ ነው አ- አ፣ sign ይኩ።
እሺ። ይኸው መጣልኝ እሺ ከዛ እንደ ቅድም ወርታችሁ ይረዱና ግን ቅድም register ነበር አይደል ያልነው?
ቅድም አሁን ሳይ- register ነበር አሁን sign in with GCKey የሚለውን ይግቡ።
ቅድም register ነበር ያልነው አዎ ከሱ በላይ sign in with GCKey የምትላለች sign with GCKey
sign sign GCKey አለች አዎ እሷን እንኳን እሺ ሰርች እያደረገ ነው ገና እሺ
ገና እየፈለገ ነው ጸጥ ብሏል እሺ እሺ ያገኘለት እሺ ምነው ምንድን ነው የሚያመጣው ልዘጋጅበት
ወይ ካቆመበት ቦታ ይቀጥልሎታል?
ይኸው welcome to ምናምን ብሎ መጣ አዎ እሺ welcome to ምን አሉት? ከዛ ምን welcome አሉት?
to GCKey ዋይ ምናምን ብሎ መጥቷል ወደ ታች እሺ እ፣ user name አዎ እሷ ጋር username የምትለዋ ጋር username ኦትን ያስገቡ።
የቅድ የፓስፖርቱ አለ አይደል አዎ username የጻፏት አለች አይደለ? ስምና አዎ።
ያባቷትን ስም አ እሷን የቅድሟን አዎ።
ሳናረቅ አዎ አመጣለት።
እየጻፍኩ ነው መልሼ ለ- ልጻፍ አይደል ድገመ username ኦትን አስገቡ አዎ።
አይደል? ከታች ደግሞ አዎ።
password የምትል አለች።
password ዋል ድገመ password ዋ ላይ ደግሞ ቅድም የሞላናትን password ከቁጥር ከፊደል እያልን ሞልተን ነበር አይደል?
ከፊደል ከቁጥር okay አዎ፣ ቅድሞ አ፣ አዎ።
መጀመሪያ እሷ ነው እሺ አዎ እሷን እሷ- ይብላል። አዎ።
ራሷን ልሙላት እሺ አዎ
እሺ በዛም ትምህርት እያስተማርሽ ነው እ ምን አለኝ?
ትምህርት እያስተማርሽ ነው
እሺ።
ያ ሞልቼዋለሁ። hello hello፣ እሺ ወይ ምን አለኝ?
ሞልቼዋለሁ።
እሺ sign in password።
የምትላለች አ password ዋ በታች አ እሷን sign in ይበሏት።
sign in
sign in አሉት።
አ የፈለገ ነው። አ እሺ continue በለው። welcome to እና ተመስገን በጣም- ደርቢ። welcome to አዎ።
ተመስገን። አ
አሁን continue ይበሉት።
እሺ
አመጣሉት።
ቆይ ወይ ሀገር እየፈለገ ነው። search እያ- እያየ ነው።
እሺ
አሁን ይገባል፣ እርግጠኛ ነኝ።
ምን አሉኝ?
ይገባል፣ እርግጠኛ ነኝ።
አዎ አሁን ይገባል። ቅድም session ኦች ስለቆዩበት expire እ- ያደርጋል ሲቆይ ለዛ ነው።
እዛ ነው okay። የሆነ ነገር እየመጣ ነው እየመጣ ነው እየመጣ ነው እየመጣ ነው። choose መጣ የሆነ ነገር እሺ ምን አሉት?
choose Term- a method terms and conditions የሚል አይደል?
ከላይ ከላይ two አዎ factor ምናምን choose ቾዝ ነው ቼ ቼ እሺ ወደታች ሲወርዱ አይ አክሰፕት የምትላለች አይደል? ወደታች ይወረዱና ወርታ ሉረድ ሉረድ አዎ ሴታፕ ዩር ዘ ዲስቶፕ እሱ ሉረደው አዎ አዎ ሉረደው እሺ ወርጄ እሺ ሴታፕ ዩር